ሰላም ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው
የሆነ ብር ውዝዶ አርግቼ
እሺ
ከአሁን የደረሰኝ ነገር ስላላየ ስለዛ ነው የደወልኩት። ትንሽ ይጠብቁ ደግሞ መቼ ነው withdraw ያደረግከው?
ነበር እ መች ነበር ዊዝዶ ያረከው?
ማታ ትናን- ትናንት ማታ
ስንት ብር ነው ሁለት ሺ አራት መቶ እ እ ሁለት ሺ አራት መቶ
እም፣ እሺ አንዴ ጠብቀኝ።
okay
ወደ ቤስት ቤት ተመልሶልሃል። እሺ check አድርገው የቤስት ቤት አካውንትን።
account ላይ አዎ እሺ፣ አመሰግናለሁ።
መልካም ምሽት።
እሺ።